ጤና ይስጥልኝ። ለቪዛ ጸግኝ የባኮምና ተጉዞ መረጃ ልስጦ
ኤችቱቢ ቪዛ ስለ ኤችቱቢ ቪዛ ለማወቅ ፈልጌ ነው።
እየታሉኝ ኤችቱቢ ቪዛ አሜሪካ ማለት ነው።
እሺ ስለ እሱ መጠየቅ ፈልጌ ነው።
አሜሪካ ቪዛው አይነት ምንድን ነው ያሉኝ? ይቅርታ ኤችቱቢ
ኤች ቱ ቪ ቪ ነው ቪ
ኤችቱቢ ቪ እሺ እ ስለ ቪዛው አይነቱን ነው ማወቅ የፈለጉት?
አዎ አዎ
እሺ አንዴ ላጣራሉት። መስመር ላይ ይጠብቁኝ።
እሺ
Thank you.